ሄሎ ኤምአርቪ እና ኢኮ ፈልገን ነበር።
ስንት ቅድም ሰጥቼዎት ነበረ ወይ?
እ?
ቅድም ስልክ ሰጥቼዎት ነበር አይደለ?
አይ አለ በዚህ ስልክ ደውዬ ምንድን ነው ይሄን አለ ዋሽንግተን ምናምን ነው የደወልኩት።
ይሄ ዋሽንግተን ነው።
አዎ ኦኬ ኦኬ እሺ እሺ እ እሱ ላይ ነው አሁን እንትን ያላገኘሁት እ ኤምአር አዎ አዎ እሱን አናግሬ ነበረ ምናልባት እ አዲስ ነገር ካለ ብዬ አይ የለም።
እሺ እሺ